буде. Аж ще- ще.
ሄሎ
ሄሎ ሰላም ጤና ይስጥልን።
አቦ ይስጥልን።
ይቅርታ ከጅብጅብ ነበር የምንደውለው።
እሺ ሰላም ኖት?
እግዚአብሔር ይመስገን።
ይቅርታ ስሞት ሰላም ነው?
አዎ ኦኬ እሺ። እኛ ላይ ጅብጅብ ላይ መስራት እፈልጋለሁ የሆነ product ኦችን ምናምን ማቅረብ እፈልጋለሁ ብለው ነበር እና ስለ እሱ ላውራዎት ነበር የደወልኩሎት።
እ፣ በስህተት ነው።
በስህተት ነው?
እም፣ okay apply ምናምን አላደረጉም?
አዎ እሺ እሺ ማለት ማለቴ አቅራቢ መሰለኝ የምትፈልጉት እናንተ።
አዎ አቅራቢያው እ፣ በስህተት ነው፣ ይቅርታ።
በቃ እሺ መልካም